ሄሎ
ሄሎ ሰላም ነው እግዚአብሔር ይመስገን። ሰላም አይደል?
አለን እግዚአብሔር ይመስገን። እንትን የዛሬው አስራ ሁለት ሰዓት ላይ ያለ ፕሮግራማ አዎ stand up comedy ስምንት እ እ አዎ አዎ
አላው ቦታ ቦታ ለመ ቦታ ለመያዝ ይቻላል። አዎ አዎ ይቻላል። ስም አድበል ይልቃል ኃይለ ገብርኤል
ይልቃል ማለት ኃይለ ገብርኤል በሩ ላይ ነው የሚከፈለው።
አዎ በ cash ነው። ከፈለጉም እዚህ የሚቀርቦት ከሆነ እስከዛ ድረስ ደንበል አበሩ ህንጻ አራት መቶ ሰባት
አይ እዛው በ- በ- በሩ ላይ በክ- መክፈል እችላለሁ። አዎ፣ እዛው ስለ ይቻላል ይቻላል። ስልክ ቁጥሩ በቃ ሊያዝ እንደዛ አረ- እንደዛ አደርጋለሁ።
ስልክ ሊያዝ አቶ ይልቃል ሀ- ሀያ ሀያ አራት ዜሮ ዘጠኝ ሀያ ነው ሀያ ሀያ አራት ዜሮ ዘጠኝ ሀያ ሀያ አራት ይቅርታ እንዴ ዘጠኝ ሀያ ሀያ አራት አርባ አምስት ዜሮ ስምንት አርባ አምስት ዜሮ ስምንት አ- ብዛት ለስንት ሰው ነው አቶ ይልቃል እ እ እ ለስንት ሰው ነው የሚፈልጉት ጌቱ ለአንድ ለኔ ለኔ ለአንድ ሰው እሺ የመግቢያ ዋጋ አራት መቶ ብር ነው እሺ በጊዜ ይምጡ ሰው
እ እ በጊዜ ይምጡ አስራ ሁለት ሰዓት ነው ፕሮግራሙ የሚጀመረው ከአስር ሰዓት በኋላ ትኬት ስለማንሸጥ እርስዎ ቀድመው ይምጡ ቦታ ስለያዝን ነው እሺ እሺ እሺ ስለደወልን እናመሰግናለን ሰላም ዋሉ መልካም ቀን እሺ አሜን አሜን